ነፍስ ኢየሱስ ያረገላትን ሁልንገራችሁ እስቲ በድል የመራት ለነፍስ ኢየሱስ ያረገላትን ሁልንገራችሁ እስቲ በድል የመራት ጨለማዋ ከላይዋ ገፎ ብርሃን እንደሰጣት አስፈሪዎቿን እግሯ ስር እሱ እንዳስረገጣት ጨለማዋን ከላይዋ ገፎ ብርሃን እንደሰጣት አስፈሪዎቿን እግሯ ስር እሱ እንዳስረገጣት የአማልክቱ ብዛት ዙሪያዋን ሲከባት የዕጣንን ቁርባን ሰው የለንም ሲላት አምልኮ አዘውት በግዞት ቤት ኑሮ ስትደክም ከራራ ግን ተሰማይ እርሷ ብርሃን ሆኖላት አየችው አንዱን አምላክ በሕይወቷ ገባ ለነፍስ ኢየሱስ ያረገላትን ልንገራችሁ እስኪ በድል የመራት ለነፍስ ኢየሱስ ያረገላትን ልንገራችሁ እስኪ በድል የመራት ጨለማዋ ከላይዋ ገፎ ብርሃን እንደሰጣት አስፈሪዎቿን እግሯ ስር እሱ እንዳስረገጣት ጨለማዋ ከላይዋ ገፎ ብርሃን እንደሰጣት አስፈሪዎቿን እግሯ ስር እሱ እንዳስረገጣት የእስራኤል መጽናናት ለትውልድ መድኃኒት ሆኖ የመጣ አገኘችው ድነት በቃሉ ብርሃን ክብሯን ጣለችና ማነህ አንተ መንስ አርጋለች ክብሩን አየችና የአባቶቿን አምላክ ለየች እርሱ ራሱ ግልጽ ሆነላትና ለነፍስ ኢየሱስ ያረገላትን ልንገራችሁ እስኪ በድል የመራት ለነፍስ ኢየሱስ ያረገላትን ልንገራችሁ እስኪ በድል የመራት ጨለማዋን ከላይዋ ገፎ ብርሃን እንደሰጣት አስፈሪዎቿን እግሯ ስር እርሱ እንዳስረገጣት ጨለማዋን ከላይዋ ገፎ ብርሃን እንደሰጣት አስፈሪዎቿን እግሯ ስር እርሱ እንዳስረገጣት ምስጢር የሆነባት የመዳኗን ቆቅልሽ ዛሬ ተፈታላት ከሞት ፍርድ እንድትሸሽ አውቃ እንድታመልክ የአንድ የጥንት አንድ አምላክ አይኖቿን አበራልና ወጣች ከጭንቀት ሰላም አገኘች በግምት ከመጓዙ ተመልሳ ስትመጣ ለነፍስ ኢየሱስ ያረገላትን ልንገራችሁ እስኪ በድል የመራት ለነፍስ ኢየሱስ ያረገላትን ልንገራችሁ እስኪ በድል የመራት ጨለማዋን ከላይዋ ገፎ ብርሃን እንደሰጣት አስፈሪዎቿን እግሯ ስር እሱ እንዳስረገጣት ጨለማዋን ከላይዋ ገፎ ብርሃን እንደሰጣት አስፈሪዎቿን እግሯ ስር እሱ እንዳስረገጣት የሕይወት እስትንፋስ እፍ አለባትና አረካት የልቧን መሻት ፈጸመ ከሞት ፍርድ ሊያድናት ሐሳቧን ቀድስ ለሰማያዊ ርስት ስጦታን ለግስ አምሮባታል አሁን በቤቱ ወዛዝታለች እምባዋ ታብስ ለነፍስ ኢየሱስ ያረገላትን ልንገራችሁ እስኪ በድል የመራት ለነፍስ ኢየሱስ ያረገላትን ልንገራችሁ እስኪ በድል የመራት ጨለማዋን ከላይዋ ገፎ ብርሃን ስለሰጣት ፍሬዎቿን